ልናውስት አሜኑ
ነስተልኝ ሄሎ ሪፖርት አድርጌ ነበር ከሳምንት በፊት። እስካሁን ምንም ነገር ሱራፌል ታከለ
ሱራፌል
ታከለ ሱራፌል ተከለ ታከለ ቲኬ የለ
አዎ ሱራፌል ተመዝግቦለታል። ይስተካከላል። ተመሳሳይ case የገጠሟቸው ደንበኞች እ?
ስላሉ ነው። ተመሳሳይ ምን አል- case የገጠሟቸው ደንበኞች ብዙ ስላሉ ነው የዘገየው።
እሺ ማለት ሳምንት already ሳምንት ብዙ እኮ ነው።
አዎ ብዙ ደንበኞች ስላሉ ነው ተመሳሳይ case የገጠሟቸው።
ስለዚህ ይስተካከልሎታል። እ፣ ለእርስዎ ግን በፍጥነት እንዲስተካከሉ እንዲረዱት ከምን betting site ነበር
ከሁሉ ስፖርት ሁሉ ስፖርትም ደውለው ተ- ይህንን issue ሁሉ ስፖርት እንዲያመለክት ስልክ አለሽ ቁጥር አለ site ኣቸው ላይ ስልክ የለም?
አለ እሱ አጭር ቁጥር አይሰራም ሰርቶ አያውቅም። ስንት ጊዜ
okay በእኛ በኩል ይታይሉትና ስህተቱ ያለው ከዚህ ከሆነ ይስተካከልሉት።
እ፣ ሁሉ ስፖርት እንትን ላይ እኮ successful ይላል ማለት ተላልፏል ይላል፣ ግን ወደ ቴሌብር አልገባም።
አዎ ሁልጊዜም successful አለ ማለት በትክክል ከዛ ወጪ ሆኗል ማለት ስላልሆነ ግን ይታይሎትና በእኛ በኩል ስህተቱ በዚህ ከዚህ ከሆነ ይስተካከልሎታል።
እሺ እኮ ወ- ወይንም የሁሉ ስፖርት ሌላ እናንተ መቼም contact ኡ ይኖራችኋል። ሌላ ሌላ ልትሰጪኛችሁ ምን እንዳልሽው ሁሉ ስፖርት ምን ላይ አለ ደግሞ ደንበኛችን እ፣ ነው ድምፆት እየተሰማኝ አይደለም።
እሺ አይ እ፣ በ- እ፣ ሁሉ ስፖርት ላይ ብደውል አሪፍ ነው contact ኡ ካለሽ እ፣ ሌላ contact ን አሁን website ኣቸው ላይ ካለው ውጭ contact ካለሽ ብደውልላቸው ደስ ይለኝ ነበረ ካለሽ ቁጥር
personally የማውቀው ቁጥር ሌላ የለም። website ኣቸው ላይ ምናምን ሌሎች betting site ኦች አላቸው። እንደሱ አዎ ይሰራል። የሌሎቹ ያው የሚገርምሽ የሌሎቹ ይሰራል። ይሄን አልሰራ ያለኝ የሁሉ ስፖርት ነው አልሰራ ያለኝ ሀበሻ ምናምን ይሰራል።
እሺ። አንተ እኔ አላውቅም። ያው ስህተቱን በእኛ በኩል ግን እናጣራለን።
ስለዚህ እስከ መቼ ልጠብቀው? almost week ማለት ብዙ ብር አይደለም። ደግነቱ ግን እ፣ ትንሽ ያው እንግዲህ አንድ ብር ቢሆን ያናድዳል። ስለዛ አዎ ልክ ነው።
ስለዚህ ምን ያህል ጊዜ ልጠብቅ?
ቀኑን እ፣ ይሄን ያህል ነው ብዬ መገደብ አልችልም። እ፣ ወረፋዎችን ጠብቆ ይስተናገዳል።
ስለዚህ ወረፋ ያልደረሰም ገና ነው ማለት ነው በእናንተ በኩል።
እየተስተካከለ ነው። የአብዛኛዎቹ
እም።
በወረፋዎች ይስተናገዳሉ።
እሺ፣ እሺ።
መልካም ቀን ይሁንልዎት።